hello ሰላም ጤና ይስጥልን። እሺ
ሰማንያ አምስት ሰማ- ሰማ- ሰማ- ስልሳ አምስት ሰማንያ ደውል እኮ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው መጀመሪያ አንድ ቁጥር ላይ ይመዘገባሉ ከዛ ሶስት ቁጥር ላይ ለመጫወት የሚል አለ ጥያቄና መልስ የእድል ጨዋታ አለ እድሎትን ሲሞክሩ ሽልማት ያገኛሉ
የምን
ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ሽልማት